hello ሰላም፣ ማ ከችፕችፕ ነበር የምደውልልዎት።
መልካም
ስለ ችፕችፕ አንዳንድ ጥያቄ ልጠይቅዎት ነበር።
ምን አልሽኝ?
ስለ ችፕችፕ አንዳንድ ጥያቄ ልጠይቅዎት ነበር።
መልካም እሺ። እሱም ይሄ እያደረኩ አየሁኝ ዩቲዩብ ላይ እኔም እንዴት ብለን ይሰማዎታል? ይሰማዎታል?
አዎ ይሰማኛል።
እስኪ ችፕችፕን እንዴት አገኙት? እስካሁን በተጠቀሙበት ጊዜ ቆንጆ እነዚህ ቆንጆ ቆንጆ ነው።
አንዳንድ አዎ አንዳንድ order ላይ ነው እንጂ ማለት order ስናዝዝ ድጋሚ አስይዘን balance ኣችን አልተመለሰም እንጂ ከዛ ውጪ በጣም ቆንጆ ነው።
okay ቶሎ hello ወይዬ ወይዬ ወይ ይቅርታ፣ ድምፆት ይቆራረጣል ትንሽ።
እሺ እ፣ ቆንጆ ነው። አንድ order ተሳስተን አስይዘን ነበር፣ balance ኣችን አልተመለሰም።
የመቼ ነው? የቆየ ነው? ያሁን ነው?
አይ በቅርብ አሁን አሁን መጨረሻ ላይ ያዘዝኩት ጊዜ እህ።
አዎ so refund ላይ ገብቷል ተብለዋል።
አዎ አዎ
እሱ ይመለሳል ይመለሳል። ግን ከዛ ቀን ውጪ በጣም ቆንጆ በጣም ቆንጆ አገልግሎት ነው የምትሰጡት።
እሺ እሱኛውን refund እናደርጋለን። ምን ነበረ product ኡ? ይቅርታ በዚህ ጥቅል ጎመን
fail አድርጎ ነው።
አዎ ጥቅል ጎመን
okay ይሄ ግን የቆየ ነው። ተመልሶሎት ይሆናል። check አድርገውታል።
አርጃለሁ። አዎ እንግባ።
ቴሌብር ይሰራል ስልኮት።
አዎ ይሰራል። አዎ ስለዚህ አልተላከም ነው የሚሉኝ።
አልተላከማ።
okay እሺ። ይሄ ግን ቆየት ያለ ስለሆነ ተልኮ ነው የሚሆነው። so እንትኑን እንልክልዎታለን screenshot ኡን።
እሺ እሺ ናት። እሺ እሺ እሺ፣ እናመሰግናለን። እሺ መልካም እሺ እኔም አመሰግናለሁ። እናመሰግናለን።